ጤና ይስጥልኝ ከሁሉ ስፖርት በአኮ ምን እርዳዎት
ትናንትና ማታ አጋጣሚ የተወሰነ ብር ከሱ ከ betting ወደ ቴሌብር አዙሬ ነበር፣ ግን ቴሌብር ላይ አልገባም እስካሁን ድረስ።
እሺ የሁሉ ስፖርት ላይ transaction history ላይ ይግቡና screenshot አድርገው ያስተላለፉበትን ይላኩልን። ቴሌግራም ላይ ያስተካከልሎታል።
ምን ውስጥ ነው screenshot ማድረግ?
more የሚለው ውስጥ ይግቡና transaction history የሚል አለ።
እዛ ይቀመጣል።
አዎ
transaction የሚል እዛ ስገባ
አዎ transaction history የሚል ያገኛሉ። እዛ ውስጥ ደግሞ ያስተላለፉበትን successful የሚል ያገኛሉ።
okay እና ቴሌግራም የምትጠቀሙት የቴሌግራማችን ደግሞ እዛው የጥያቄ ምልክቱ ጋር አለለውት
ነው?
አዎ እሺ።